ጤና ይስጥልኝ ሁሉ ስፖርት ነው የምንረዳው።
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ዊዝዶስ አድርግ ይዞብኝ ነበረ። ብዙ ጊዜ ደጋግሜ የደወልኩላችሁ ግን አልተሳካልኝ።
መቼ ነበር ያመለከቱት?
ማክሰኞ ያለ- ያለፈው ሳምንት።
በቴሌግራም የላኩልን የዛኔ ነው።
አዎ ማን ነው ስሙት?
እ፣ ይርጋ ኢቫ ነው የሚለው። ስልክ ቁጥር ልንገርሽ።
የቴሌግራም ይርጋ ኢቫን የሚለው አዎ
ይርጋ ማለት Y I R G no no A አይደለም።
አይደለም? እ፣ Y R G A አልመጣልሽም?
አዎ፣ ትናንትና መ- አናግረውን ነበረ ሲስተካከል እናሳውቆታለን ብሎን ነበር ብለኑት ነበረ። የትኛው ብር ሳምንት- ነው? ሁለት ሺህ ዘጠኝ መቶ ሀምሳ ዘጠኝ ሀምሳ አራት ብር አዎ አዎ
እሺ፣ በድጋሚ አሁን አስተላልፍሎታለሁ። መልስ ስናገኝ ቶሎ እናሳውቆታለን።
አይ በጣም ዘገየ ብዬ ነው እናት።
አሁን ይኸው ወደ በድጋሚ አስተላልፍሎታለሁ። መልስ ስናገኝ ግን ወዲያው ነው የምናሳውቆት።
እሺ እሺ፣ እሺ።